ጤና ይስጥልኝ ቤት ቤት ዞራ ነኝ ባክ የምንረዳው አብሮ ውስጥልን ሲስተር በአስራ አራት በአስራ ሶስት ዊዝድሮ አድርጌ አልመጣም ብሎ በአስራ ሶስት በአስራ ሶስት አዎ ይሄ ነው የቤት ቤት ስልክ አዎ እሺ ስንት ብር አወጣክ አንድ ጊዜ አምስት መቶ አንድ ጊዜ ደግሞ ሁለት ሺ አምስት መቶ አንድ ጊዜ አምስት መቶ እና አንድ ጊዜ ሁለት ሺ አምስት መቶ አዎ እሺ እንድጠብቀኝ እያወራ እያየውልህ አይ አይ
አምስት መቶ እና ስንት አልከኝ? ይቅርታ ሁለት ሺህ አምስት መቶ እሺ ሌላው አበት
ወደ አካውንትን የላከው CBE account
ወደ ቴሌብር
ሁለት ሺህ አምስት መቶ ግን ወደ CBE CBE ነው።
CBE CBE እስቲ ነው ንገረኝ እስቲ ቁጥርህን የ CBE ቁጥርህን።
አስር ሺህ እሺ
ሰባ ስምንት
አስር ሺህ ስንት
ሰባ ስምንት ሰባ ስምንት አዎ ልክ አይደለማ። አስር ሺህ ሰባ ዘጠኝ ነው የሚለው አዎ ሰባ ዘጠኝ አዎ እርግጠኛ ነህ?
አዎ ሰባ ዘጠኝ እሺ
ሰባ ዘጠኝ እስቲ በሶማሌኛ ንገረኝ።
toddobaatan iyo sagaal እሺ
siddeetan iyo toddoba እሺ
labaatan iyo siddeed ስዴት እሺ
sagaashan iyo saddex እሺ ልክ ነው። ጉሌድ ዩሱፍ ጌሬስ አዎ ጉሌድ ዩሱፍ ገረሳ በቃ እሺ confirm አድርጌ ላለ ትንሽ ቆይቶ ይገባልሃል። እሺ እሺ በጣም thank you sister እሺ እሺ እኔም አመሰግናለሁ። አዬ መልካም ቀን።
አይ ወደ እኔ account ነው የሚገባው ወይ በሱ ይመልሳል?
አይ ወደ ወደ ሲቢዩ ይግባ አይደለ ወይስ ወደ bet bet account ይመለስ?
ወደ ወደ- CBE ይግባ።
ወዴት ወደ CBE ባንክ ይግባ።
እኮ ወደ CBE በቃ confirm ተደርጓል። አሁን አይ አዎ ትንሽ ቆይቶ ይገባል።
አይ እሺ እሺ ታንኪዩ አይ